ማሊ ባባ
ሄሎ ሄሎ፣ ጤና ይስጥልን።
ሰላም። የሆነ ዶልፊን ለጥፋችሁ ነበር ሀቫን ትላንትና የተለጠፈ ዶልፊን ሻርኩ
ሁለት ሺህ ሁለቱና
አ፣ ሁለት ሺህ ሁለት ሳይሆን ሁለት ሺህ ስድስት ወይ ስምንት
ሁለት ሺህ ስምንት ሀባን የለንም። ሁለት ሺህ ሙሉ ባ- እንትን ነው ያለን እንጂ የለንም ዶልፊን። ሁለት ሺህ ስምንት አ፣ ዶልፊን ነው ያለን።
ስድስት
ስምንት OK። አ ሰማያዊ ነገር እሱ የቆየ ነው አባ ተሽጧል።
አ እሺ፣ ቆየ ነው አለ። አሁን ምን አለ እጃችሁ ላይ አሁን ዶልፊን ኖር በ normal እና ሀቫን ደግሞ በእንትን ነው ያለን ሁለት ሺህ ሁለት ሁለት ሺህ ሁለት ስንት ነው የሚባለው?
ሶስት ነጥብ አንድ ሶስት ነጥብ አንድ OK። እሺ፣ እሺ፣ ደውላቸው። የት ነው አካባቢያችሁ?
እኛ መስቀል ፍላወርና ፓስተር እንገኛለን። ሁለት branch አለን።
እሺ እ